ባልችል እንኳን ለመረዳት ውስን አቅሜ ባይደላደል የቃልሽን ቅንጣት እንኳን አስተምሪኝ የኔ ፊደል ሐሜት ስድብ ሲፈራረቅ አንደበቴን አገለማው በትሕትናሽ እንድሰበር ጸሎትሽን አንዴ ልስማው ችሎ ሰማይ አያንኳኳም ልመናዬን ትቢት ገሎት መልእክተ ሕይወት በረከቴ አስተምሪኝ አንቺን ጸሎት ዝምተኝት ባለቅኔ አረጋዊት ብላቴና ለደረቁ ሕዙን ነፍሶች ሰማያዊት ነፍሰ መና ሺ ችግሬ ልተነትን አገላለጽ አላሰላም ብኩል ልቤን ያሳርፋል የመቅደስሽ እጹብ ሰላም የደጅሽ ላይ የነፋስ ግርፍ በልፍ ልኬት ካረጋጋ በምን ጥበብ ይገለጻል የምላትሽ ክብረ ጸጋ ማኅፀንሽ ፍሬ ድነት የእርቅ ጸበል ፈሶበታል እንዴት ፍጥረት ፍጹም ወርዶ ስለ ክብርሽ ይሟገታል እናትዬ እመ ምሕረት የተስፋ ስም የሕይወት ቃል ማረፊያውን ላንቺ ትቶ ከሲኦል በር ማን ይወድቃል?